ሄሎ ሰላም ጤና ይስጥልኝ ቤተሰቤ ከነኝ ነኝ እባክዎ ብለዛው
ጤና ይስጥልኝ ግሩሜ ነኝ ጄሪ
እሺ ጄሪ አይደለሁም ግሩሜ ሰላም ነው እግዚአብሔር ይመስገን ይቀጣ እ ችግር የለውም እሺ ምን ነበረ ቴሌግራሜ አካውንት ላይ እንትን ብዬ ነበር ጂአር አካውንት ሰዲሽም ስራ ጠይቄ ነበረ እሺ
ክሬት እንዲደረግ ነበረ ኦኬ ኦልሬዲ ከእሷ ጋር አውርተሃት ነበረ ወይስ
አይ ኦልሬዲ እንትን ጠዋት ላይ ኦርደር አድርጌ ኦኬ ሱፐርቫይዘሮች ሚቲንግ ላይ ናቸው ተብሎ እንትን አ- እንትን አልተባለ እሺ ግሩም ቀና እንዴ ጠብቀኝ የት ሾፕ ነበር ግን
እህ የት ሾፕ ነው የት ሾፕ ነው አዎ አዲስ የሚከፈተው እ እ እ፣ ጂንካ
ግሩም ጂንካ እሺ።
ግሩም ቀን ወላይታ ግቡና
ሄሎ ኦዬ አቤት ሰላም ነው ግሩም ኦዬ እንዴት ነህ ስርዬ አለን አለን። እንዴት ነህ?
ሁሉ ቆይታ ሰላም ነው ሰላም ነው፣ እግዚአብሔር ይመስገን።
እንትን ጠዋት ላይ የሆነ shop Telegram channel ላይ order አድርጌ supervisor ኦች አልገቡም ተብላችሁ ነበረ okay እሺ፣
እንትን አድርጌ ነበር order አድርጌ ነው ጠይቄ ነበረ GR account ሰዲሽም ስራ እሺ።
ጠይቄ ነበረ እ አዎ እ፣ አሁን ምስቶ ታደርጋላችሁ በቃ ልልክ እስኪ አንዴ። አዲስ shop ነው እንዴ አዎ አዲስ እ፣ ከወላይታ ውጭ ማለት ጂንካ የሚከፈት ነው ወይስ already የተከፈተ አዎ።
account አለው?
አይ አይ የሚከ- የሚከፈት okay በቃ ስሙን ላክልኝ፣ ከፍትላለሁ። እሺ ይኸው ግሩም በሚል ላይ ጽፌልሽ ነበረ በቃ pla- place ጂንካና እ፣ cashier name ሜሪ ብዬ ጽፌ ጽፌ ነበረ ቴሌግራም በቃ እሺ፣ አሁን ከፍቼ እልክልሃለሁ user ና password።
እሺ እሺ እሺ እሺ፣ ግሩም።
እሺ thank you ጀሪ እሺ እሺ እሺ